አይ እኔ ሁሌ ስለማገኝ ነው ይህንን አጥቼ ምናምን ነው የምቀመጠው። ጠዋት ጠዋት ሄላ ሄደው ኧረ በስመ አብ።
አቤት
ሚኒሊክ አቤት አእምሮኛ እስከ ኦርደር ሰባ ሰባ ዘጠኝ ግቡን አላ አ
በቃ እንትን እ፣ እስኪ ጁስ ታውቀዋላ
አ
እዛ መልሰ መልሻለሁ ያሳውቅ እኛ እያነሳ ስላልሆነ እሺ መልሼ ልደውልልሽ እዛ ታድርሽ።
አም መልስ ብለሻለሁ አለኝ ካንሰል እንዲደረግልን አንተ እሺ እሺ እሺ እሺ እሺ